ሄሎ ሄሎ
አቤት
መምህር ሰንዳዎት ነበርና እሺ ምን አልከኝ postponed ሆኖብህ ነው ሄሎ
postponed እሺ postponed ከሆነ 24 ሰዓት መጠበቅ አለብህ። እሺ በ24 ሰዓት ውስጥ ጨዋታው ከተካሄደ እንደ ውጤቱ ይያዛል። ካልተካሄደ ደግሞ void ይደረግና የሌሎቹ match ኦች ውጤት ይያዛል። ሄሎ ይሰማል? እሺ በቃ 24 ሰዓት ጠብቅና ከ24 ሰዓት በኋላ ካልተለቀቀልህ ደውልልን። እሺ ስለደወልክ እናመሰግናለን። መልካም ቀን።